जी ነው hello
አቤት ሰላም ዶንኪቲቭ ነው አዎ እሺ ነው ስራ እንትን ወጥቶ ነበረ
እሺ ስራ የወጣበት ማስታወቂያ የወጣበት ቪዲዮ ላይ description ላይ link አለ በዛ link apply አድርግ okay online አዎ ኦንላይን እሺ ለመመዝገብ link ይጫን የሚል አለ እዛ ላይ
እንትን ላይ ነበር ያየሁት እኔ አጋጣሚ ቲክቶክ ላይ ነበረ አለ እዛ ላይ አይ ቲክቶክ ላይ የለም ዋናው ዩቲዩብ ላይ ዩቲዩብ- ገብቶ ጥናት የተደረገ የዩቲዩቡ ላይ ሆነ የዩቲዩብ ላይ ነው አዎ አዎ እሺ እሺ